ሄሎ ሄሎ
ጤና ይስጥልኝ።
አብሮ ይስጥልን።
ምን ልታዘዝ?
አይ ትኬቶ ምናምን የሚለውን ስላልገባኝ ነው። አርባ ዘጠኝ ትኬት አለዎት ወደ ስልኩ ይግባል ምናምን ነው።
ትኬት ማለት የዕድ- የዕድል ጨዋታ መጠቀሚያ ማለት ነው።
okay እንዴት ነበር መጫወቻው?
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ።
እሺ
ከዛ ሰባት ቁጥር አድርገህ አማርኛ ታደርገዋለህ።
እሺ ሶስት ቁጥር ለመጫወት የሚለውን ምረጥ።
እሺ
እ፣ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
okay እሺ
ከዛ ጥያቄና መልስ በ coin
እ ሁለት ቁጥር ላይ ትገዛለህ።
እሺ
እ፣ የእድል ጨዋታ ደግሞ አንድ ቁጥር ላይ subscribe ታደርግና ትኬት ይገባልሃል። እድልን ትሞክራለህ።
okay ነው አ እሺ እሺ በቃ